ሄሎ
ሄሎ ሄሎ አቤት ሄሎ GM ነው አዎ
ክፍት ነው እንደ ዛሬ አይ ዛሬ አይደለም ነገ ሁሉም shop ኦች ዝግ ናቸው አዎ ዛሬ ዝግ ነው እሺ እ፣ እንትን ነበረ የቴሌ credit
አዎ እ፣ ቄራ ጋር- ይቻላል አ?
አዎ ቄራ ጋር አዎ ሁሉም ጋር ዋይዶች እሺ።
ከቦሌ ውጪ ያለው ቦታ መሄድ ትችላላችሁ ከቦሌ ውጪ ቄራ ያሉት አዎ።
ጋር እሺ እሺ ቄ- አዎ፣ እዛ የኦፊስ ብቻ ስለሆነ የሚያዘው ወደዛ ማየት አዎ።
ትችላላችሁ በቃ እሺ አመሰግናለሁ ችግር የለም እሺ።